ሄሎ ጤና ይስጥልኝ ቹቹ።
ሰላም ናችሁ?
ሰላም።
ካሮት አዘን ነበርና እሺ።
መጣልን። አሁን እህ የታዘዘው ግን ሶስት ኪሎ አንድ አንድ ኪሎ ነው የታዘዘው። የመጣው በዚህ ሶስቱም ስልክ አንድ ነው?
አንድ ኪሎ create የተደረገው ይህ ስልክ አይደለም፣ በሳምራዊት ሰላማዊት ነው።
በሰላማዊት አዎ፣ thank you።
እሺ እ፣ አንድ አንድ ሶስት አጠቃላይ አምስት ኪሎ የታዘዘው አ የመጣው ግን ሶስት እ።
ፌስታል አንድ አንድ ኪሎ
ሁለት ኪሎ ይጎላል።
ሁለት ኪሎ ይጎላል።
እሺ ይሄንን ነገ እንልክሎታለን። አሁን እ፣ check አድርገን እሺ፣ ለነገ እንዲላክ አረግሎታለሁ።
እሺ፣ እሺ እሺ፣ መልካም መልካም